ጤና ይስጥልኝ። ሁሉ ስፖርት ነው ምን የምንረዳው
ሰላም ነው። ጤና ይስጥልን።
አብሮ ይስጥልን።
ኦንላይን እየተጫወትኩ ነበር እና virtual እሺ
ገንዘብ ወደ account transfer ሳደርግ ማለት ነው ከሁሉ ስፖርት account ቆርጦ account ኤ ላይ ወደ ቴሌብር account ኤ ላይ ደግሞ ገቢ አልሆነልኝም።
ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
እ ከዝውውር ታሪክ ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ዝውውር ታሪክ ላይ እኮ የኳስ አይደለ እንደሚቆየው የእንትን ነው የተጫ- እየተጫወትኩ ነው የምንድን ነው
የዝውውር የ- ታሪክ ላይ የ transaction ኖቹ ነው የሚቆዩት፣ የስፖርቱ አይደለም። ስፖርት የጨዋታ ታሪክ ውስጥ ነው የጨዋታዎቹ የሚቀመጠው።
እ የዝውውር ታሪክ የሚል አለ።
እ በእንግሊዝኛ ከሆነ ደግሞ transaction history ማለት ነው። እዛ ውስጥ ይግቡና ባንክ እ።
transaction የሚለውን ነክተው አሁን እ።
አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
እዛ ይቆያል።
አ ቁጥር ሁሉ የያዙኛል ስፖርት ቴሌግራም
ሁሉ ስፖርት የሚለው ቴሌግራም ላይ ነው የምልክለት።
ቁጥር የያዙኛል ለሰጦት ነው
okay እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት
እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
ዜሮ